ማሽላ ጠባቂ ሜላ ሜላ ኒውላል ከማማ ሜላ ሜላ ማሽላ ጠባቂ ሜላ ሜላ ኒውላል ከማማ ሜላ ሜላ አይንሽን አይኔ ነው ሜላ ሜላ ነገረኛውማ ሜላ ሜላ አይንሽን ባይኔ ላይ ሜላ ሜላ ናርገሽው ቢሰበር ሜላ ሜላ አይንሽን ባይኔ ላይ ሜላ ሜላ ናርገሽው ቢሰበር ሜላ ሜላ አሁን በማዳኛ ሜላ ሜላ ትከፈይ ነበር ሜላ ሜላ ኧረ ሜላ በይንቺ ላትበይ ወይ ሜላ ወይ ሜላ ወይ ሜላ ወይ ሜላ ወይ ሜላ ወይ ሜላ ወይ ሜላ ወይ ሜላ ምን አይነት ፍቅር ነው አንጀቴ የሚበላው አንቺዬ ሆድዬ እኔ ሻልሻለው ሕይወቴ በሙሉን ያንቺ ነው ብያለው አሃ ክፉሽን አልወድም አስብልሻለሁ አንቺም አትራቂኝ እሻልሻለሁ ፍቅር ነው ለሰው ልጅ ምንጊዜም የሚጥም ይህንን እያወቅኩ ከቶ አልለወጥም አንቺዬ ሆድዬ እኔ እሻልሻለሁ ሕይወቴ በሙሉን ያንቺ ነው ብያለሁ አሃ ጀምረውት ነበር ቀረ ግን ሳይዘልቅ እያለ ያየን ሰው ገርሞት እንዳይስቅ ብትፈልጊ ኑሪ ደስ የሚልሽ አገር እንዋደድና ናብረን እንቸገር አንቺዬ ሆድዬ እኔ ሻልሻለሁ ሕይወቴ በሙሉን ያንቺ ነው ብያለሁ አንቺዬ ሆድዬ እኔ ሻልሻለሁ ሕይወቴ በሙሉን ያንቺ ነው ብያለሁ መላ መላ መላ መላ መላ መላ መላ መላ መላ መላ መላ መላ መላ መላ መላ መላ መላ በሉ ችላት በሉ መላ በሉ ችላት በሉ መላ በሉ ችላት በሉ መላ በሉ ችላት በሉ መላ በሉ ችላት በሉ መላ በሉ ችላት በሉ መላ በሉ ችላት በሉ መላ በሉ ችላት በሉ